Hello ጤና ይስጥልን Best Bet።
Hello
Hello Hello ጤና ይስጥልኝ።
ሰላም
ሰላም አምስት አምስት ቀን ሆኖታል እና ማለት ነው እ፣ በምንድን ነው withdraw ነው deposit?
deposit አደርጋለሁ ብዬ እሺ
እ፣ ለምን ለምን withdraw አደርጋለሁ ብዬ አምስት መቶ ብር ማለት ነው እሺ ወደ ቴሌብር ልኬ እና failed ብሎ ነበረ እና አሁን ደግሞ balance ይላል ብሩን ደግሞ አላስገባም።
balance ሆኗል ከእንትን ከ Best Bet account ተቆርጧል።
አዎ ተቆርጧል።
እሺ ስልክ ልስጥህና ትደውላለህ።
እሺ
ዜሮ ዘጠኝ አስራ ዘጠኝ ሰላሳ ሁለት
ሰላሳ ሁለት ሀያ ሰባት
ሀያ ሰባት
ሀያ ስልሳ ሰባት ሀያ ስልሳ ሰባት እሺ እነሱ ጋ ደውዬ ልጠይቃቸው አዎ እሺ